እሷ እንዳታሳይ ሌዳችን ንገሯ ታይ ታምም ያለውና ትሳቂ በሏት በደረቅ ፈገግታ ስለተጎዳሁኛይ ሐዘኔ መብዛቱን ሰዎች ንገሩልኝ ሐዘኔ መብዛቱን ሰዎች ንገሩልኝ ጥርሷን እንዳታሳይ ሄዳችን ንገሯታይ ታምም ያለሁና ትሳቂ በሏት ዋይ ዋይ በደረቅ ፈገግታ ስለተጎዳሁኛይ ሐዘኔ መብዛቱን ሰዎች ንገሩልኝ ሐዘኔ መብዛቱን ሰዎች ንገሩልኝ ከንፈሯ እንዲገለጥን አልሻም ፈጽሞ ፈገግታ መቻሻል ሰው በጠና ይቅር በፈገግታን እኔን መደለልሽ ስለዚህ ፍቅሬ ሆይ ተመከሪ ባክሽ ወይዋ እሷን እንዳታሳይ አይ ሄዳችን ገሯታ ታምም ያለሁና ትሳቂ በሏት ወይዋ ባደረግ ፈገግታ ስለተጎዳሁኝ ሐዘኔ መብዛቱን ሰዎች ንገሩልኝ ሐዘኔ መብዛቱን ሰዎች ንገሩልኝ እሷን እንዳታሳይ ሄዳችን ንገሯታይ ታምም ያለሁና ትሳቂ በሏታይ በደረቅ ፈገግታ ስለተጎዳሁኛይ ሐዘኔ መብዛቱን ሰዎች ንገሩልኝ ጥርሷን እንዳታሳይ ሄዳችን ንገሯታይ ታምም ያለሁና ትሳቂ በሏታይ በደረቅ ፈገግታ ስለተጎዳሁኛይ ሐዘኔ መብዛቱን ሰዎች ንገሩልኝ ሐዘኔ መብዛቱን ሰዎች ንገሩልኝ ከንፈሯ እንዲገለጥን አልሻም ፈጽሞ ፈገግታ መቻሻል ሰው በጠና ብሎ ይቅር በፈገግታን እኔን መደለልሽ ስለዚህ ፍቅሬ ሆይ ተመከሪ ባክሽ ዋይዋ እርሷን እንዳታሳይ አይ ሄዳችን ንገሯ ታምም ያለሁና ትሳቂ በሏት ባደረግ ፈገግታ ስለተጎዳሁኝ አይ ሐዘኔ መብዛቱን ሰዎች ንገሩልኝ ሐዘኔ መብዛቱን ሰዎች ንገሩልኝ ሐዘኔ መብዛቱን ሰዎች ንገሩልኝ ሐዘኔ መግዛቱን ሰዎች ንገሩልኝ ሐዘኔ መግዛቱን ሰዎች ንገሩልኝ